ልቤን ስታሮጪው ስታሮጪው ወይ ስታንገላችው ልቤን ስታሮጪው ስታሮጪው ወይ ስታንገላችው በአሳብ ግስጋሴ አይ ይመጣል ወዳንቺው ይመጣል ወዳንቺው ወይ ካንተው አልሆንኩኝ ወይ ከቤት ያልሆንኩኝ ሆዴ ወይ ከቤት ያልሆንኩኝ ቀረሁኝ ካንዱም ሳልሆን ወይኔ ያልኩኝ ልቤን ስታሮጪው ስታሮጪው ወይ ስታንገላችው ልቤን ስታሮጪው ስታሮጪው ወይ ስታንገላችው በአሳብ ግስጋሴ አይ ይመጣል ወዳንቺው ይመጣል ወዳንቺው
ንዴተኛ ሆኗል ማሰብ የተሳነው አለ ከርሞ ኑሮ የተብሰለሰለው የእድሜ ልክ ሐዘን ነው የገባው ባሳቤ መሳሳቱን አምኗል ጥፋተኛው ልቤ እርሳው እርግፍ አድርገው ተወው መጨከንክኝ እኔ ክስሃለው ቆጥሬ በደልክ በሀሳብ ስቃኝ ስቴ መጨከንኩብሽ በዚያው ነይልኝ የቴ ክስም የለብኝ እንዲህ ኑሯል ወየቴ ለካ ሲለዩ በእኔም ላይ ተንቷል እቴ ተልቋል ስቃዩ ሆዴ ካልጨከንክብኝ ሆዴ ካልጨከንክብኝ ልዩ ፍቅር አለብኝ ስህተት ካወቀስ ልብሽ ስህተት ከገባው ልብሽ እኔም አልጨክንብሽ ሆዴ ካልጨከንክብኝ ሆዴ ካልጨከንክብኝ ልዩ ፍቅር አለብኝ ስህተት ካወቀስ ልብሽ ስህተት ከገባው ልብሽ እኔም አልጨክንብሽ